ወዬ
ገባሽ?
አዎ ገባኝ።
የግድ ነው።
ግልጽ ነው። እስካሁን አለቃ የለም ዛሬ ነገ ምናምን ሰሞኑን የለም ግን በቃ እዛ ስለምመጣ ወይ ነው ልቅር ብላ ቅሪ ነው የምትለኝ ግን እዛ ስለምመጣ መጣ እና ሰራራት ብሻት መጭ አስጄ
አይሻልም?
ያው መጉላላት ነው የሚሆንብኝ ምን ሆነ?
እ?
አራት ሰዓት አምስት ሰዓት ተነስተሽ ቀጥታ ወደዚህ መምጣት እንደዛ ብኝ በጣም እጉላላለሁኝ እና ደግሞ እኔ እንጃ አላሰብኩበትም ራሱ አሁን አራት ሰዓት ራሱ ከዛ ብነሳ አምስት ሰዓት ከምናምን ነው እዚህ የምደርሰው።
እኮ ጥሩ ነው። አምስት ሰዓት ከገባሽ አምስት ሰዓትም አልደርስም እንጂ አምስት ሰዓት ከምናምን በቃ ያው ይሻላል። at least እስከ አራት ሰዓት ከአምስት ሰዓት ከአራት ሰዓት ቤት ታርፊያለሽ፣ ትተኛለሽ። ቀላል አይደል?
ማን ያስተኛኛል? ቤት እንትን ሰላም እ?
ማን ያስተኛኛል? ቤት ከሆነ
እዛም ስራ ነው።
ያው እነሳለሁ። አሁን ደግሞ ቤትም ከሆንኩ ጊዜ ማድረስ አለብኝ።
ሰላም ነው እንዴት? በኋላ ምን
እ?
ስትወጪ በኋላ ደውልልኝ።
ደረስክ ቤት አዎ ረፈርኩ። እንደውም ዛሬ እ?
አዎ ከሀያ ነው ምናምን።
መጣ እንዴት አደርክ ልበልክ ነው።
እሺ ቻው። እሺ ቻው እሺ፣ ደህና